ሰላም ጤና ይስጥልኝ።
Hello ጤና ይስጥልኝ። ሚፍታ ኑሩ አቤት።
ከዊፕላስ ሶሉሽን ነው የምደውለው።
እሺ እ፣ እኛ application ላይ ተመዝግበው ነበር እና እ፣ በአሽከርካሪ ነው የተመዘገቡት ወይስ በ user?
ኦይ፣ በ user ነው የተመዘገብኩት።
እሺ በ user ከሆነ እ፣ አሁን ላይ የተመዘገቡት በ provider ነው እና እናንተ የምትመዘገቡት ዊፕላስ ሶሉሽን user በሚለው ነው እሺ እና እዛ ላይ በመመዝገብ እ፣ ቻሌንጅን መቀላቀል ይችላሉ።
እሺ እሺ።
እሺ አመሰግናለሁ። መልካም ቀን።
እና እናመሰግናለን።